ትክክል ነው። እሱ ልክ ነው፣ ግን መውደዱ አይሁን
ሄሎ Hello መሰለ፣
አቤት።
ስልክ በጣም busy ነው። ከቢሮ ነበር ምደውልህ።
እሺ ንግስት የምትባል customer ነበረች ካለ አደባባይ አ ድንች ጎደለ፣ ስድስት ብቻ ነው ጥሎልኝ ሄደው እያለች ነው። ምንድነው የተፈጠረው?
እኛ ጋር ስድስት ኪሎ ነው የሚለው እንትኑ ላይ ስድስት ስድስት ኪሎ ነው። ቲማቲም አስራ ሰባት ኪሎ የሰጠናል።
ድንች ድንች ስድስት ኪሎ አዎ፣ እና ቲማቲም አስራ ሰባት እንዴ? ለምን ድንች እኮ ስድስት እኮ አይደለም ሰላሳ አራት እኮ ነው ያዘዘችው።
App ኡ ላይ እንደዛ ነው የሚለው አንዱ ላይ አንዱ ላይ ደግሞ በሌላ ስም ካዘዘች አላዘዝኩም አለ።
ሌላ ስም ስንጠይቃት የለም ብላኛለች። በሌላ
እራሷ ንግስት በዚህ በደወለችበት ቁጥር አስራ አንድ ሀምሳ ሀያ ስድስት ሀምሳ ሶስት በሚለው ሰላሳ አራት KG ነው የሚለው እናንተ ግን ስድስቱን ሰጥታችሁ እ፣ ዛሬ በመሰለ delivered ሆኗል ይላል።
Check ላድርግ።
Check እናደርጓለን አይ check አድርጉት ቀርቶ ነው የሚሆነው።
እኮ check እናደርጓለን። ይሻላል አሳውቀኝ እሺ። አሁን ደውል እየጠበቀችኝ ነው። እሺ